ನೀಲಾ ನೀಲಾ
అవే అవే నువ్వు మాట్లాడగలుగుతున్నారే ಹ್ಮ್?
నాకు ఇద్దరే ఇద్దరే చెల్లి ಅವ್ರ ಇಷ್ಟಲ್ಲೇ అవును ఇది
ಹೇಳಿ ከ- ከደብረ ብርሃን ሸዋሮቢት ትኬት ቆርጠን ተከታተላችሁ ተደርሰናል እና ಹ್ಮ್ ትኬት ጠፍቶብኝ ነበር።
መኪናዊ ደግሞ አዲስ አበባ ሊሄድ ይችላል።
ሰው የለም ትኬት ሲታይ ትኬት ትኬት ነው የቆረጥሽው አንቺ? ከእኛ ነው ከመንገደኛ ነው አይ ከመንገ- ደብረ ብርሃንን ይሄ ነው።
ከመንገደኛ ነው የቆረጥሽው
ኧረ መ- ውስጥ ግቢ ቆርጣ ትኬቱ ለማን ሰጠችው አታውቅም። ረዳት እኛ አሁን ደግሞ ትኬት ስንል የአንድ ዜጋ ጎሎ ስናይ የአንድ ሰው ስሙ የሌለው ሰውዬው አሁን ትኬቱን የሰጡት ሰው አላውቀውም ነው የሚለው።
እኮ ከመንገደኛ ነው ወይ ትኬቱን የቆረጥሽው? ላትመልስልሽ እኮ ነው።
ደብረ ብርሃን በርድ እዛው ደብረ ብርሃን ቆረጥ መንገድ ሰው እንትን ላይ ማለት ነው።
ትኬቱን ሰማይ።
የቆረጥክበትን ቢሮ ንገረኝ እኮ ነው ያልኩት።
ሸዋሬብ ሸዋሬብ እዛ ሲስተም ላይ መንገደኛ ነው ወይ?
ሄሎ ሄሎ